Hello ጤና ይስጥልን ቤስት ቤት
ትኬት check ለማድረግ ነበር።
እሺ ትኬቱን ነገር ኦንላይን የተቆረጠች እና ID የሚለውን ንገር።
Okay online የቆረጥከው? እሺ cashier ID ውን ንገረኝ።
ዜሮ አራት እሺ
F ስምንት
Okay እየነገርከኝ ያለ አሁን እንትኑ ነው። እሺ ዜሮ ሶስት እሺ ዜ- ዜሮ ሶስት ዜሮ ዜሮ Hello
ዜሮ አራት ዜሮ ሶስት ነው ዜሮ አራት
አንዴ ድምፆትን ከፍ አድርገው አንዴ ንገሩኝ። እሺ ዜሮ አራት እሺ ዜሮ አራት F ስምንት
F ስምንት F አራት
Hello F አራት እሺ F አራት ዘጠና ሶስት ዘጠና ሶስት C ዘጠኝ
እእ C ዘጠኝ C ዘጠኝ አሁንም C ዘጠኝ እሺ አርባ ስምንት አርባ ስምንት E
E ሁለት እሺ C
C
F
F B
እእ ቢ እሺ ቢ ሰባት ሰባት
አላ
Hello አንዴ እያየሁለት ነው። system ስለዘገየብኝ ነው። ትንሽ ብቻ ይጠብቁኝ።
ሙሉ ለሙሉ ጨዋታው አላለቀም።
Okay ሙሉ ለሙሉ ጨዋታው አላለቀም።
አ
ስለዚህ ጨዋታውማ ማለቅ አለበት። ጨዋታው ካለቀ በኋላ ነው ያለውን ነገር የሚከፍሉት።
እንትን ምናምን ውጤት ምናምን ልትነግረኛችሁ ያለበት ኢንተርኔት ያለበት አካባቢ ስላልሆነ
እሺ እነግርሃለሁኝ። እስቲ እንደገና ንገረኝ። እንትኑን እ፣ እያስቸገረኝ ነው።
ወይ ን- normal እንትን ላይ ልንገር። አንድ ክለብ ናቸው፣ ሁለት ክለብ ነው። ያሉት።
እሺ ንገረኝ።
ሳውዲ አረቢያ ከሌበን ሳውዲ
አረቢያ ከሌበን prime league ም ማለት ነው።
እሺ ወይ ሄሎ አንዴ እንትኑ ንገሩኝ፣ የቅድሙን ቁጥር እንደገና ድጋሚ አንዴ ንገሩኝ።
እሺ ዜሮ አራት እሺ ዜሮ አራት ኤፍ ስምንት
ኤፍ ስምንት ኤፍ አራት ኤፍ አራት ዘጠና ሶስት
ዘጠና ሶስት ዘጠኝ ዘጠኝ
ዘጠኝ ዘጠኝ
ዘጠኝ ሳይሆን C ዘጠኝ ነው።
እ እ ዘጠና ሶስት C ዘጠኝ C ዘጠኝ
አንዴ ዜሮ አራት F ስምንት F አራት ዘጠና ሶስት አልከኝ። ከዛ C ዘጠኝ T
C C እሺ C ዘጠኝ አሁንም C ዘጠኝ እንደገና ድጋሚ አሁንም C ዘጠኝ ማለት ነው።
አ እሺ
እ፣ አርባ ስምንት አርባ ስምንት E እ እ E
Hello E E እሺ
ሁለት እሺ C እሺ
F እሺ B
እሺ ሰባት ሰባት እሺ እ፣ ያልተጠናቀቁ ጨዋታዎች አሉ። ሁለት እ፣ እያሸነፍኩ አለ። ሌሎቹ እንዳለ postponed የሆኑ ጨዋታዎች አሉ ገና።
postponed የሆነ ነው ገና ጨዋታ ያልጀመረ
እ፣ ዩዲ ከባርሴሎና አለ። ዩቬንቱስ ከሳልቲና አለ። ፋር ከሞግሬብ አለ። አሪስ ከጂኤስ አለ። ሌሎቹም ሁለት ጨዋታዎች አሉ ገና እያልተካሄዱ አሉ።
እ፣ ሳውዲ አረቢያ እና ፓትናይኮስ ቢለው የጀመሩት ሳውዲ አረቢያና ሊባንን አልቋል።
አልፏል።
አዎ እሱን ወን አድርገሃል።
ቴንክ እሺ ስለደወሉ እናመሰግናለን።